ሄሎ ሰላም
ሄሎ ቤት
ወይ ሰላም ነው?
እግዚአብሔር ይመስገን።
እንዴት ነሽ? ብርሃን ነኝ ከአላማጣ።
እሺ ብርሃኑ እንዴት ነህ?
አለን አለን። እ እንትን ይሄ የኳስ soccer እሺ
soccer እ በስንት ነው እየሰጣችሁ ያላችሁት?
ማለት በስንት ማለት
በስንት percent?
ስልሳ አምስት በሰላሳ አምስት
እ ስልሳ አምስት በሰላሳ አምስት
የኳስ soccer አዎ የኳሱን አይደለም
የኳ- ይሄ soccer ማለት ነው የእንግሊዝ Premier League ምናምን ማለት ነው።
ስልሳ አምስት okay።
በሰላሳ አምስት
አለ አዎ አዎ አይ ባ- ባለፈው ስልሳ አምስት ለእኔ ማለት ነው።
ስልሳ አምስት ለድርጅቱ ሰላሳ አምስት ለአንተ
okay አንቺ እንትን እያሉብኝ እኮ ነው ኤጀንት ነኝና እሺ አዎ ገብቶኛል በዛ ብዙ ሰዎች እየደወሉልኝ እ አርባ ግንተን እያሉ እየራቁብኝ ነው እና እየሸሹብኝ የምታስተካክሉት ግንተን?
ነገር የለም
አርባ አግኝተን አርባ ስልሳ አርባ ስልሳ
አይ
እም?
የእኛ ድርጅት እንደዚህ አይደለም
እና አታስተካክሉትም አይ ይሄ አሁን ሌላ ሌሎች ድርጅቶች በቃ እንዳለ ጠቅላላ አርባ ስልሳ ነው እየሰጡ ያሉት እና okay ይሆናል ግን እኛ ጋር ስልሳ አምስት በሰላ- በሰላሳ አምስት ነው
okay ማስተካከል ምናምን ሊያስተካክል የሚችለው አካል ማን ነው አይ ይሄ መጠየቅ እችላለሁ አንተ ለብቻ ሳይሆን ለሁሉም ነው አለ እኮ ለሁሉም ነው አ፣ ጥያቄ ጥያቄን እንደ ጥያቄ የያዙትና አ፣ ያገናኘ
እሺ
ተስፍሽ አንሳው ብርሃኑ ነው
okay ተስፍሽ ነው ብርሃኑ አላማጣ በእኔ ልላከው እ
hello
ተስፍሽ እንዴት ነህ ወይ ብርሃኑ እንዴት ነህ? ሰላም ነው አለን አለን ሁሉም ሰላም አለን አለን።
እ፣ እንትን ሶከር ሰላሳ አምስት በስልሳ አምስት ብላችሁ ነበርና እሺ
እና ሌሎ ሌላ ድርጅት በአርባ አርባ ስልሳ እየሰጡ አዎ።
ሌሎች እነዚህ እንትን customer ኦች እንትን ለ- እንትን ለማስከፈት ፈልገውማ OK እና አናግርልኝ ብለውኝ እኮ አዎ፣ እኛ ምናልባት ሰላሳ አምስት ከሚሸሽ- ስልሳ አምስት ነው የምንሰጠው።
አዎ ገባኝ። ከሚሸሹብኝ ምናልባት ም- የሚስተካከል ነገር ካለ ብዬ ነው ኧረ ምንም የለም የሚስተካከል የእውነት
አይደለ?
አዎ
OK በቃ እዛ ያምጡ፣ በቃ በአርባ ያምጡ።
እሺ እሺ አባቴ